አውቆ ነው የማያውቅ።
ጤና ይስጥልኝ ቺፕቺፕ ሄሎ ሌላ ሄሎ ሰላም ሰላም በስመ አብ ነው።
እግዚአብሔር ይመስገን።
አስተያየት ለመስጠት ነበረ። አባት ትናንትና እቃ ወ- የነበረ ይብለን ነው እሺ አንድ ብሬ ደህና ነበር ሶስት ሺ
ኦኬ ሙሉ የተበላሸ ነው የደረሱት
ሙሉ የተበላሽ ይሄ ጠ- ጥቋቁር ጥቋቁር ያውም ስለ ሰፋፊ የሆነ አቋም ነው ያለው ኦ፣ በቃ ሙሉ የተበላሸ ማለት ትችላለህ።
በጣም ይቅርታ እንትን product ኡን እንትን ማድረግ እንደዚህ ሲበላሽ የዛኑ ቀን ሪፖርት ማድረግ ወይ ደግሞ መመለስ ትችላላችሁ እኔ እቃው በዝቶ ስለነበረ አላየሁትም። እ፣ ውስጡን ከፍቼው አላየሁም። ቤት ይዤ ገብቼ ነው ያየሁት።
አ፣ እ፣ ሶስት ኪሎ ትንሽ ናት፣ ግን ለእናንተ ለደንበኝነቱ ጥሩ አይደለም። ሙሉውን ነው የምጥለው። አሁን ሙሉውን እጆት ላይ አለ
አ- አለ። አሁን ቤት ይዤ ገብቻለሁ። አዎ።
አ፣ እንጂ በጣም ይቅርታ እናስተካክላለን ቀ- ለወደፊቱ ግን በጣም እናስተካክላለን በጣም ይቅርታ ከአሁን በኋላ እንደዚህ አይነት ነገር ከተፈጠረ እ፣ የዛኑ የተቀበሉ ቀን ወይ ደውለው እዚህ እኛ ይንገሩን እና product ኡን ይመልሱት ከዛ ቅያሪ እንልካለን እኛ ቶሎ እንልካለን በነጋታው እንልካለን በቃ
እሺ እሺ ስልኮትን ግን ይንገሩኝ። complain አስገባሎት በቁጥሮት ይቅርታ።
አዎ።
እሺ፣ ስልክ ይንገሩኝ ይቅርታ።
እ፣ ይሄ በዘጠኝ ሰላሳ ሰላሳ ዜሮ ሰባት ዜሮ ሰባት አርባ ሰባት ሀያ ሁለት አርባ ሰባት እሺ በዚህ ቁጥር የተበላሸ ቲማቲም የደረሳቸው ብዬ አስገባለሁ complain ላይ።
እሺ።
በቃ ችግር የለውም። እሺ በጣም